minutos.
ሄሎ ሄሎ
እኔ ስልኝ ሁሉ ስፖርት ምንድን ነው?
እንትን ነበረ ሁሉ ስፖርት ማለት ትራንስፈር ለማድረግ ነበረ በቲቪ ብር እና ብኛ አለኝ ሄሎ ካሽ ምናምን ይለኛል።
አዎ የ- አሁን ለጊዜ ያለው ሄሎ ካሽ አማራጭ ነው። ምንድን ነው ዲፖዚት ማድረግ ነው የፈለጉት?
አዎ ዲፖዚት ማድረግ ነበረ።
እሺ የቴሌ ብር ስልክ ሰጦትና
እ- የ- okay የቴሌ ብር እሺ እሺ ስጪኝ።
በዛ deposit ያደርጋሉ። ዜሮ ዘጠኝ ሰላሳ ሁለት yes yes ዜሮ ዘጠኝ ሰላሳ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
እሺ ቆይ አንድ ጊዜ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ይቅርታ ይቅርታ እሺ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት ስልሳ ስድስት አዎ
እና እ፣ በዚህ ስልክ ነው እ፣ ወደ ከቴ ከኔ ቴሌብር ወደዚህ ስልክ ነው የምልከዋ
እ?
እ? ከ- ከኔ ቴሌብር ነው ወደዚህ ስልክ የምልከው አዎ ይልኩና screenshot ያደርጋሉ ደረሰኙን። ከዛ እሺ።
ወደ እኛ ቴሌብር እ፣ ወደ ቴሌግራማችን ይልኩልናል። ቴሌግራም account ኣችን ያውቁታል።
አላላውቀውም እንዴ። እንደዚህ ነው process ኡ ሰባ ስምንት አዎ፣ ለጊዜው ይሄንን ነው እየተጠቀምን ያለ ነው አማራጭ
ምን ሆኖ ነው ግን?
እንደ አማራጭ ነው እንጂ ይስተካከላል። ቴሌብር ምን ሆኖ ነው system እያስተካከልን ስለሆነ ነው።
okay ይቆያል ብዙ አይቆይም
okay this week ይኖራል አ- አ- አይመስለኝም። ምናልባት ከሰኞ ጀምሮ
okay እና እሺ የቴሌግራም ትንሽን እሺ
እሺ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ሰባ ስምንት አስራ ስድስት hello hello